And Vamos a Jerusalén. ሄሎ
ጤና ይስጥልኝ። ምን ልርዳዎት?
አብረተዘን ከፊት ብር ላይ ብር ወደ ቴሌብር አሳልፍ ነበር የበላት ብር
እሺ ሰባት እና በላሁበትን እንትን ቴሌግራም ሺ ዘጠና ሁለት ቤት ስልክ ላይ ልክ ያለው ከነስሜ በአስራ ስምንት ቤት ከነስሜ ቁጥሬንም ጽፌ
እሺ። ደውሎ አስመዝግበው ነበረ ከዚህ በፊት?
አሁን አስመዝግቤ ነበር አልተመለሰልኝ።
እሺ። ማን በሚል ስም ነው የላኩልን ደንበኛች?
ያሬድ ያሬድ አለማየሁ ዜሮ ዘጠኝ ሀያ ሶስት በዚህ ስልክ ነው።
ዘጠኝ ሀያ ሶስት አዎ የተላከው ግን በአስራ ስምንት ቤት ነው የላኩት ቴሌግራም በሱ ስለምጠቀም እሺ። የላኩት screenshot እዚህ ጋር ይታየናል። ግን ይሄ የብሩን የወጣውን የ transaction history ውን ሳይሆን game ኡን ነው የሚያሳየው አይደል? የላኩልን እኮ ታዲያ እንዴት ነው አመታይ አልገባልኝማ ቴሌብር ላይ
አዎ። ስለዚህ እዛው ኪው- ይሄ ኪውክ ብር ላይ ነው አይደል? የላኩልን አሁን ያነሱትን ከኪዩብ ብር ላይ ወደ ቴሌብር ነው የገለበጥኩት እኔ withdraw እኮ አይደለም ያደረኩት እኮ እንትን ነው ያደረኩት እያወጣው ነበር
deposit ነው ያደረጉት ወይስ game ኡን withdraw ነው ያደረኩት አደረጉ? ዊዝድሮ ነው ዊዝድሮ ነው- ዊዝድሮ ነው ያደረኩት deposit አይደለም ያደረኩት እሺ ስለዚህ withdraw ከሆነ እዛው የ betting ኡ site ላይ transaction history ይኖራል ያስገቡትን ብር እና ያስወጡትን ብር የሚያሳይ እሱን እንዴት?
ነው ስክሪፕት አንስተው የሚልኩ
ማለት
እዛው አይደለም።
የቤቲንጉ ሳይት ላይ እ
ትራንዛክሽን ሂስትሪ ውስጥ ግቡና እ
ከዛ ከዛ ላይ ይህን ራማት የሞከሩትን መጠን የሚያሳየውን እሱን ነው ስክሪንሾት አንስተው የሚልኩ የብር ዝርዝሩን በስንት ሰዓት በምን ቀን እና በአሪፍ ፔ በኩል እንደሆነ የሚያሳየውን
እንዴት እንደዛ እኔ እንደዛ መች ለምሳሌ ልሞክር
እንደዛ ይሞክሩትና ይላኩልን እዛው ላይ